Telegrama Ay, nie ma.
nie puszczałam. I to jest nie Bardzo telefon. Przez chwilę. Nagrywa?
ሄሎ ጤና ይስጥልኝ።
አቤት።
ከችፕችፕ ነበር የምደውልዎት።
እሺ አንዳንድ ጥያቄዎችን ልጠይቅዎት ነበረ። ሄሎ
ሰማኝ ሰማኝ።
እሺ እ አሁን ካሉት platform ኡ ላይ ካለው ውጪ እ ምን እቃዎችን እንጨምር? platform ኡ ላይ ካዩት ውጪ እሱ ያው top customer ኦች customer እ ሁሉም ጥያቄ እንደዚህ ነው።
ሶስት ጥያቄ ብቻ ነው እና ያው ሌላ feedback ካለዎት ወይም ቢስተካከል ብለው የሚነግሩን ነገር ካለ
እኔ እንጃ ምንም የለኝም። ያሰብኩት እስከዛሬ እም?
እስከዛሬ ምንም እ፣ ያስተዋልኩት ቅር ያሉትም ነገር የለም።
አዎ
OK እሺ። ስለዚህ እ፣ ምንም አስተያየት የለዎትም። ጥሩ ነው።
አዎ፣ ጥሩ ነው።
በዴ- በዴሊቨሪያችን ደስተኛ ኖት?
አዎ ደስተኛ ነን።
እሺ፣ እሺ። እናመሰግናለን። መልካም ቀን።